ሄሎ ጤና ይስጥልኝ። ጤና ይስጥልኝ።
አለነ
ፉድ ዞን ነው?
አ ፉድ ዞን አ
ካርሲ ነው የምደውለው። ኢክራም እባላለሁ።
ከየት?
ስሞትም አልበል አሪፍ ከየት ፔይ ነው የምን- የአሪፍ ፖ-
አሪፍ አሪፍ ፔይ ፔይ?
አሪፍ ፖስት አዎ።
ማሽን እሺ ናው እባላለሁ። እሺ ኦኬ ወይ ነው። እ፣ transact ያ- ያደረጉ አይደለም በአሪፍ POS ማሽን ከ POS ማሽን ጋር አዎ።
በተያያዘ ያጋጠመው ችግር አለ።
ችግር ሳይሆን ይኸውልሽ ሴትዮዋ መጣችልን። ባለፈውም ደውሎልኝ ነግሬያት ነበር። ከዛ ላይ የተዋዋልንበትን እንትኖቹንም cashier ኦቹንም ማሳየት አለበት። አምጥታ አስቀምጠው ነው ሄደች ማሽኑ ገባሽ? እ? በጉልም ደግሞ ተዋ- እንትን ደ- ተፈራርመን ነበረ። የተፈራረምነው ሁለቱንም ወስደው አንዱን አላመጣት ቆራረጠብኝ።
የተፈራረም ነው okay agreement
agreement ኡን አልሰጠችም።
አልጨረሳችሁ።
አልሰ- ፈርሜ የኛን ማህተም አድርገህ ሁለቱንም የኛን ደግሞ ማህተም አድርገህ ያመጣልሃለሁ አለችኝ። እሱንም አላመጣችም። እቃውን ብቻ አስቀምጣ ነው የሄደችው ሴትዮዋ። ለዚህ እንትኑን ካመጣችሁ ለ agreement ኡን እና መጥተው ሰው ልካችሁ ካሳያችኋቸው እንጀምራለን።
እሺ ደንበኛችን ስለተፈጠረው እሺ።
ስህተት ይቅርታ እንጠይቃለን እና ለሚመለከተው አካል አሳውቃለሁ። መልካም ቀን ይሁን።